ጤና ይስጥልኝ።
hello አቤት።
ከቺፕቺፕ ደወልኩልዎት።
እሺ የቲማቲም order driver ኦቹ ይዘው መጥተው እርስዎ ጋር እየደወሉ ነበርና በሰዓቱ አሁን ቤቱ ሲደውሉ አላነሳቸውም።
ወይ አንዴ ቆይ፣ እኔ ቤት ስላልሆንኩኝ ስልክ ሰጥቼ ነበር። አንዴ ቤት ደውዬላቸው እሺ ያሳውቋቸውና ለእኔ ቀባዮች ስልክ ይሰጡ
ምን አልከኝ?
የሚቀርበው ስልክ ይሰጡ ለእኔ እሺ ለሰጠው ብዬ አሁን ልስጥህ። አስራ ሶስት
አስራ ሶስት ሰባ ሶስት
ሰባ ሶስት ሰማንያ ዘጠኝ ሰላሳ አራት
ሰላሳ ካለ ሌላ ሶስት ስልክ ልስጥህ።
እሺ ይስጡኝ። እሺ አስራ አንድ አስራ አንድ ሰባ አራት ሰባ አራት ሀምሳ አንድ ሀምሳ ሀምሳ ሰባት ሀምሳ ሰባት ኮድ ካለ ኮድ ይንገሯቸውና እንዲቀሩ ይንገሯቸው። ለእነሱ እኛ እንደውላቸዋለን። እሺ እሺ እሺ